hello ሰላም ጤና ይስጥልን ችግር hello hello hello ሰላም ጤና ይስጥልን ችግር
አብሮ ይስጥልን።
አብሮሽ ነጭ ትንሽ አለ።
ሽንኩርት ቆየብኝ። ትናንት ይመጣል ይችላል ብላችሁኝ ነበር።
እህ፣ ቆየ ትላንት በጣም።
ተደውሎሉት ነበር ማታ።
አዎ ማን ነበረ ስሙት?
ጸጋ
ጸጋ። አዎ ወሎ ሰፈር ነው። አራት አራት አዎ።
ኪሎ ግራም ይመጣል።
አዎ።
ያው ሲደርሱ ይደውላሉ driver ኦቹ። ዛሬ ይወጣል እስከ ስንት ሰዓት ይመጣል?
ይመጣሉታል። ቢሮ ነው።
አዎ አዎ ይመጣል። ሳትወጡ ቶሎ ይመጣል።
አሁን የመጡ ነበሩ ስንጠይቃቸው የለም ብለው ነው። ለዛ ነው።
የ- አዎ ይሄኛው ተ- ትላንት እንትን ተብሎ ይወጣል። ትላንት ማታ ስለተደወሉልሽ የሚወጣ ዛሬ ግ- አዎ ይወጣል።
ተደውሎልኝማ ነበር። ለዛ ነው።
አዎ አይ ያልተሰጠንም ስላሉኝ ደርስ መጥተው ጠይቂያቸው አዎ።
ለዛ ነው የደወሉት። እሺ አይ፣ ትንሽ ይጠብቁና በትዕግስት ካልሆነ በኋላ ይደውሉልናል።
እሺ እሺ መልካም ቀን።